Hello
Hello ጤና ይስጥልኝ።
አብሮ ይስጥልን።
ለእኔ ከቺፕቺፕ ነው የደወልኩለት።
እሺ
order አድርገው አልተረከበዋል እቃ
አዎ ተረክቤያለሁ። ድንች ይቀረኛል።
ድንች ብቻ ነው ያልመጣሉት?
አዎ ድንች ድንቹ በሶስት ነው መሰለኝ።
Okay እሺ፣ አንድ መስመር ላይ ጠብቁ። Okay ሌላ ጥቅል ጎመን፣ ቶርቲ፣ ቺፕስ፣ ቲማቲም ማለት ሁሉንም ወስጃለሁ። አዎ አዎ ዛሬ ወሰድኩኝ ሁሉንም።
እሺ፣ አንዴ
ኮዱን ላክና እንዴ ሀ ደግሞ በእንትን በመስመር ነው መሰለኝ።
ድንች የአምስት ቀን ያዘዙበት ነው አደለ? ሀያ አምስት ኪሎ አዎ አምስት አዎ ሀያ አምስት ኪሎ የአምስት ቀን አዎ፣ እሷን ቀኑ ከነገ ወዲያ ነው እና ከነገ ወዲያ ከነገ ወዲያ።
ይላክላችሁ።
እሺ እሺ እሺ መልካም ምሽት።
እሺ